ጤና ደሳለኝ ወይ
ደሳለኝ ነው አይደል?
አዎ እሺ ፈርምና ንገረን። እሺ ሬስቶራንት ሄደህ ፈርም።
እ፣ አንዴ ቦ- እንትን ቦታውን ልዩ ቦታውን ትነግሪኛለሽ?
እ፣ ባዶ
እ?
ባዶ ክፍል ድምፅሽ ድምፅሽ ምን ይቆራረጣል አልከኝ? ባዶ ክፍል ይቆራረጣል እኮ ባሮክ food የቱ ጋር ነው ቦታው ልዩ ቦታ
እ፣ ምን- የሬስቶራንት ቁጥር የለህም?
እ?
ስልክ ቁጥር የለህም?
ስልክ ቁጥሩ አያ- አያነሳማ ሰ- ሰውየው
እሺ ሌላ ተ- ተቀያሪ ስልክ ልስጥህ።
የሰውየውን ነው አዎ የ customer ሳይሆን የአለቀው እሺ ማለት ነው።
እሺ የሬስቶራንት እሺ ላክልኝ እሺ ዜሮ ዘጠኝ አርባ ዘጠኝ ቆይ አንዴ ስልክ በእጄ ከላስኩ በስተቀር እሺ አርባ ዘጠኝ
አርባ ዘጠኝ ሀምሳ አንድ እ አርባ ሶስት አስራ አምስት አርባ ሶስት አስራ አምስት አዎ እሺ ማ እሺ እሺ ፈርምና ንገረን እሺ እሺ እሺ ደውለህ ፈርም ያለው ብለህ ንገረን እሺ እሺ እሺ